Hello ሀሴት ነኝ የራሴ ሰላም ነው አለሁልህ። እግዚአብሔር ይመስገን።
ሰላሳ ሶስት order number ሰላሳ ሁለት ሰላሳ ሶስት ሰላሳ ሁለት እሺ ምንድን ነው?
አይ የሚወጣ ነበረ እና ሌላ order ተቃራኒ ስለያዝኩ ነው። በስ ንገረኝ፣ ያዝከውንም ተቃራኒ የሆነውን ንገረኝ።
ሰላሳ ሁለት
ሰላሳ ሁለት ሀምሳ ስድስት ሀምሳ
ስድስት
ሰላሳ ሁለት አምሳ ስድስት እዚሁ ጠብቀኝ።
አረ
አብርሃም ነህ?
አ ነኝ እሺ ከፒዛሪያ ዘውዲቱ እና ደግሞ አምስት ኪሎ ቤላ ህብረት የት ነው ቤላ?
ብላ ወደ ላይ ነው ማሚ።
እሺ፣ ዘውዲቱ ደግሞ- አብርሃም ሰጥቻለሁ እሺ የፒዛሪያ እሺ እሺ።